ጤና ይስጥልን ዋሽንግተን ህክምና ማዕከል።
ጤና ይስጥልን አቤት አቤት።
የ MRI አገልግሎት ትሰጣላችሁ እንዴ?
አዎ አለን።
okay። ዋጋ ማወቅ እንችላለን?
የምንድን ነው የታዘዘላችሁ?
የጡት ስር የደረት እ?
የጡት ስር ላይ የደረት
የደረት ህክምና ኦኬ። የማድረግ ቸስት የሚል የለም እኮ እዚህ ጋ ነበረ። የለም። እዚህ አካባቢ ነበረ የሚኖረው። hello hello፣ hello ቤት ነው።
እሺ አምስት ሺህ ስምንት መቶ ሰባ ብር ነው።
አምስት ሺ ስምንት መቶ ሰባ ብር።
አዎ
እሺ አድራሻችሁ ምኑ ጋር ነው?
ቦሌ ሩዋንዳ ኤምባሲ ፊት ለፊት።
okay። እሺ እሺ፣ አመሰግናለሁ።
እሺ
ቦሌ ሩዋንዳ